Hello
ጤና ይስጥልኝ።
ጤና ይስጥልኝ። ለዩቲዩብ
እሺ፣ የዩቲዩብ እንትን ላይ ለመመዝገብ ነበር።
ስልጠና አዎ፣ እሺ፣ ይቻላል።
ምንድን ነው ማድረገው?
በምንድን ነው መማር የፈለጉት? በኦንላይን ነው ወይስ በአካል?
በአካል
እሺ እም፣ እሺ። Total credit hour ኡ ሀያ credit hour ነው። ኮርሱ የሚሰጠው ለሶስት ወር ነው።
እሺ።
እ፣ አንድ credit hour ሰባት መቶ ሀምሳ ብር ነው።
አሀ፣ ትምህርቱ የሚሰጠው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በሳምንቱ ሁለት ቀን ነው።
አሀ።
እ፣ ሳምንት ሲኤምሲ ሁለት ቀን።
አዎ፣ okay።
እንደ አስፈላጊነቱ ትጠራላችሁ በየመሀሉ
okay።
እ፣ አራት- አራት ሲኤምሲ credit ነው።
ሀያ ሀያ ሀያ credit ሀያ hour ሀያ ሀያ credit hour። የአንድ አዎ።
credit hour ሰባት መቶ ሀምሳ ብር።
አዎ okay። እሺ።
ሲኤምሲ ሚካኤል አጠገብ በሚገኘው የ Economics Association ህንፃ ላይ ነው class ኡን የምንሰጠው። ስለ YouTube algorithm እና ስለ ስብዕና ግንባታ ራሱ ኮሜዲያን እሸቱ ነው ኮርሱን የሚሰጣችሁ።
okay። እሺ። አመሰግናለሁ።
ስም ልውሰድ
አ? እሺ።
ስም ልውሰድ ሄኖክ ጌታቸው።
ሄኖክ ጌታቸው አ።
እሺ ስልክ ልውሰድ ዜሮ ዘጠኝ አርባ አንድ ዜሮ ዘጠኝ አርባ አንድ ዘጠና ሶስት ዘጠና ሶስት ሰላሳ አስራ ስድስት ሰላሳ አስራ ስድስት አ።
እሺ class አሁን እ፣ ተጀምሯል። መቼ ነው ልጀምር ልጀምር ያሰብከው?
next week ሰኞ ሰኞና አርብ ነው ያላችሁት?
ሰኞና ሮብ ነው አ።
እ፣ ስለዚህ ሰኞ ነው መጣው ነው ያው ነገ ምን- ትችላለህ።
አ። እሺ።
እሺ እ፣ ሰባ አምስት ቤቱ ስልክ አለ እንዴ?
አ?
ልስጥህ? ሰባ አምስት ቤት ቁጥር አለ ልስጥህ ወይስ?
የ- የለኝም።
እሺ ልስጥህ ያዘውና እሺ። ዜሮ ከዛ ዘጠኝ በኋላ ዜሮ ዘጠኝ ሰባ አምስት አ፣
ሀምሳ አንድ ሀምሳ አንድ ስልሳ ሶስት ስልሳ
ስልሳ ሶስት ስልሳ እሺ።
ከፍለ በሱ ቴሌግራም ላይ አሁን በሰባ አምስት ቤቱ ቴሌግራም ላይ አ፣ አታች አድርግልኝ አካልተ ነው።
እሺ።
እሺ አመሰግናለሁ።